Hello ጤና ይስጥልን። ዋሽንግተን የሕክምና ማዕከል ሰላም ነው። ድንሽ ናት።
ሰላም።
አምቡላንስ ትክክለኛ የካቲት አስራ ሁለት ቀይ ይቅርታ ነው። አስቸኳይ ነው።
አሁን የተደወ ከ- ከዛ ተደውሎልን ነበር። ሌላ ናችሁ እናንተ?
እዛ ተደውሎ ነበረ።
አዎ።
አዎ maybe check ላድርግ።
ወደ ተመራ- ታዛ ነው።
እ እ?
ወደ ታዛ ወደ ጎተራ አካባቢ
አይ አይደለም። የካቲት አስራ ሁለት ከየካቲት አስራ ሁለት ገባኝ እኮ ከየካቲት አስራ ሁለት ወደ ሌላ ሆስፒታል።
ሆስፒታሉን check አድርጌ ልሻ እሺ